ሀሎ hello ጤና ይስጥልኝ።
አብሮ ይስጥልኝ ታደሰ አቤት ከገበያ ኤክስ ነበር የምደውልሉት።
ተገቢዎች ከገበያ ኤክስ ከገበያ ኤክስሽ ከዚህ በፊት በእኛ የሽያጭ ሰራተኞች አማካኝነት እቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና okay customer እያጣሁት ስለሆነ እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር የደወልነው።
አይ የዛኔ ጀምረን ነበር እንዴት እንደሆነ ራሱ ጠፍቶብናል
ጃክሮስ አካባቢ ነው ያለው ስቆት ያለው አ የኮንስትራክሽን እቃ ነበር፣ ሴት part ኦች ነበር።
የኮንስትራክሽን እቃ
እሺ በቃ ሰውን ልክሎትና አጠቃቀሙን እንዲያሳዩት እናደርጋለን።
ሌሎቹ እየተጠቀሙ ነው ብዙ እየ- እየሄደ ነው ቆንጆ አዎ customer ስላጣሁት ነው የደ- እየደወልን ያለ ነው እያስታወስን ያለ ነው።
okay ነው እሺ እሺ መልካም ቀን። ሌላ ጥያቄ ካሉት በሰማንያን ሰባ ሰባት ላይ ይደውሉልን።